ጤና ይስጥልኝ። ኢቴስ የበረራ መረጃ ማዕከል ባኩት ምን እርዳዎት?
information ፈልጌ ነበር አባት።
እሺ ይቻላል።
እሺ ሻንጣ ሀያ ሶስት ኪሎ ስንት ነው ዋጋ ፈልጌ
እ
እና ስንት ኪሎ ነው የፈለጉት?
ሀያ ሶስት ኪሎ 23 ኪሎ አ ወደ አሜሪካ ነው?
አ እሺ 225 ዶላር።
ሁለት መቶ ሀያ አምስት ዶላር።
አዎ እሺ አመሰግናለሁ አባቴ።
እኛ ምናምን ተጋራ ተደውሉ መልካም ቀን ይሁንልዎት።
እሺ ለሁለት